አቤት hello hello ጤና ይስጥልኝ እናት አብሮ ይስጥልኝ።
አለ እስኪ ቴክኖሎጂ ነበረ ምን ልርዳሽ?
እ፣ እናቴ አርብ ዕለት ነበር ያስገቡት አመታዊ service።
እሺ ትናንትና ወር ያውቃል ብለውኝ ነበረ።
እሺ እስካሁን ድረስ የለም ምንም information።
የማሽን ቁጥር ትነግሪኛለሽ?
TDB
እሺ TDB ዜሮ
ዜሮ አስራ ሶስት አት
አስራ ሶስት አራት መቶ ሰላሳ አርባ።
አራት ማለት እሺ check አድርጌ ላሳውቅሽ። እድሳት ነው የገባው
አመታዊ እድሳታ።
አመት እድሳት። እሺ check አድርጌ አሳውቅሻለሁ።
እሺ፣ ባለቤት ነሽ? ተወካይ ነሽ? አንቺ ተወካይ ነኝ እኔ።
ህጋዊ ውክልና አለሽ?
አዎ አዎ ከውልና ማስረጃ
አዎ አስገብቻለሁ እናንተ ጋር እኮ።
እሺ check አድርጌ ላሳውቅሽ።
እሺ።